በቤት ኢትዮጵያ የደረጃ
draft machine ብልሽት ነበረ እዚያ ጎጃም በረንዳ አካባቢ
እሺ ዘመናች የልጃዊ መላቀቅ form ወይ ደግሞ TIN number እሺ ፍስሀ ግሮሰሪ ይባላል TIN number ልንገርሽ
እሺ ንገሪ
ሁለት ዜሮ ሰላሳ ስድስት
ሁለት ዜሮ ሰላሳ ስድስት
ሰማንያ ዘጠኝ
ሰማንያ ዘጠኝ ሰባ ሁለት ሀያ ስድስት
ሰባ ሁለት ሀያ ስድስት ሰባ ሁለት ሀያ ስድስት
ሀያ ስድስት መስመር ላይ ጠብቆኛል ፌስ urgent ነው መስራት አቁሟል draft machine አቸው አያቀዘቅዙም
ጭራሽ አያቀዘቅዝላቸው ማለት ነው ጭራሽ አያቀዘቅዝም ነው አዎ አዎ ስራ አቁመዋል
እሺ እሺ የፈለኩት ችሎት ነበር ቤት
ምን አልሽ
ፍስሀ ሆቴል ነው
ፍስሀ ግሮሰሪ ሌላ?
አዎ አዎ እሺ የት አካባቢ ነው የሚገኙት ቄጤማ ተራ ጎጃም በረንዳ
ጎጃም በረንዳ የጤማ ሰዓት እሺ የመዘገብኩት ነው መስመር ላይ ጠብቁ እሺ
ስማቸውን ማን ልበል የደበያችን ወይስ ስፍሮ ሞተሩ ነው
ቤተልሔም ትባላለች ቤተልሔም ቤተልሔም ነው
ቤቴ ቤተልሔም ያባቸው ነው ቤተልሔም ጌታቸው
ስልክ ቁጥራቸውን ይነግሩኛል
እሺ ንገሪ ስልክሽን ቤቴ ዜሮ ዘጠኝ አስራ አንድ አስራ አንድ
አርባ ሁለት አርባ ዜሮ ሁለት አምስት አ ዜሮ አምስት ሰላሳ ሁለት ሰላሳ ሰላሳ sorry ሰላሳ ሰላሳ ሰላሳ አንድ sorry ሰላሳ አንድ እሺ አ አ ዜሮ ዘጠኝ አስራ አንድ አርባ ሁለት ዜሮ አምስት ሰላሳ አንድ አ አ እሺ መዝግብ ያለው ለሚመለከተው ስለ አስተላልፍ ያለ ጥገና ባለሙያዎች ይመጣሉ እሺ እሺ ማለት ከትናንት በኋላ አስራ ስምንት ጀመረ ስራ ስላቆመ እስካሁን ስላልመጣላቸው ነው። እሺ እሺ ስንት እንደሆነ ይነግራቸዋለሁ ያው እ፣ የጥገና ባለሙያ ካላቸው ይልካሉ ጥሩ እሺ፣ አመሰግናለሁ።
ሌላ ምንደውስ ነገር አለ ምንም ምንም አመሰግናለሁ።
እሺ ስለደወሉ አመሰግናለሁ አለ ቴላለት እና ሰባት ሰዎች ከሚሰሙት በኋላ እስከምትመጣ መልካም ቀን ጥሩ እሺ